ጤና ይስጥልኝ መስሌት
ቀሩ ስለ ሰላም ነው።
ሰላም ነው አለን።
ውጤት ፈልጌ ነበር ለማወቅ
እሺ
መቶ መቶ አስራ ስድስት
እ ምን አለ?
መቶ አስራ ስድስት እሺ
አስራ ስምንት እሺ
ሁለት ሰማንያ አምስት
እሺ እሺ የቦርንማውዝ ከሉተን void ሆኗል እሱ እና ሲቲ ከክሪስታል ፓላስ ወድቋል። ሌላው ታርሟል፣ አረንጓዴ ነው። ቦነስ ተመላሽ አንድ ሺ አራት መቶ ብር
እሺ አሁን update ተደርጓል። እሺ መውሰድ ይችላሉ።
እሺ thank you እሺ እሺ መልካም እሺ